ሄሎ ሄሎ አቤት አቤት።
ድምፅ ርቋል እማኛለሁ።
ሄሎ ሄሎ ድምፅ ርቋል። በጣም ጫጫታ አለ እየተሰማኝ ነው።
እሺ፣ ብር transfer ማለት ነበር።
withdraw ነው።
አዎ፣ እሺ
አልገባም። ሁለቴ እሺ። አሁን ደወልክበት ስልክ ቁጥር ነው የሚስት ቤት ስልክ ቁጥር አዎ፣
ስንት ብር ነበር?
እ፣ ሁለቴ ነው። አምስት አምስት ሺህ ብር እሺ። እሺ processing ላይ ስለሆነ ነው። እሺ በቻፓ የሚደረጉ transaction ኦች አንዳንዴ እነሱ ጋር delay ስለሚኖር ነው።
እ፣ ይገባል አልጠብቀው። እሺ ችግር ተፈ- confirm አድርጋልኛል።
confirm ተደርጓል። አዎ።
I think እሺ ችግር የለም። መልካም ምሽት።